Hello
Hello ሰላም ጤና ይስጥልኝ።
እንትን ነው ትናንትና ተመዝግቤ ነበረ።
እሺ በዛኛው በስልክ ቁጥሩ ማለት ነው፣ በዚህ ባጭሩ ሳይሆን እሺ፣ ችግር የለውም።
እና የ- የላከችልኝ የንግድ ባንክ ነው የምንድን ነው አ- እንትኑ ቢኒያም መለሰ አይልም account ኡ እ?
ቢኒያም መለሰ አይልም account አዎ ቢኒያም መለሰ ይላል እኮ የም- በምን ባንክ ነው?
ንግድ ባንክ።
ንግድ ባንክ ነው።
አዎ እሺ በቃ እሺ።
እሺ፣ እናመሰግናለን ስለደወሉ።